Good afternoon, Capital Film Smart. Just speaking, how may I assist you? ሄሎ ሄሎ ሰላም ጤና ይስጥልኝ።
ሰላም፣ እንዴት ዋልሽ?
እግዚአብሔር
ሰዓት ይሽ
ይቅርታ ድምፆት ይቆራረጣል።
hello፣ አቤት አቤት ኔትወርካችሁ እዚህ ሀገር hello።
አቤት እ፣ book አድርጌሽ ነበር አሁን አዎ፣ ለስምንት ሳምራዊት ሰዓት። አዎ አይደለ? አዎ።
አዎ፣ አዎ።
እና መንገድ በጣም crowded ስለሆነ ሰዓት ትቀይሪልናለሽ ነው?
ሰዓት ዛሬ ላይ ብዙ ስራ ላድርግላችሁ።
አለሽ። አስራ አንድ ሰዓት ማድረግ ትችያለሽ?
እሺ እሺ አስጠግቼ
እሺ thank you